ሄሎ ሰላም ሄሎ ሲስተር ያው እሺ በፌስቡክ ላይ አሁን ስክሪንሹት ልደርግ ላስቀምጠው ምንድን ነበር አባቴ እንደሚያገባው
እ?
እንደሚያገባው ያሁን አሁን ልጅ ነው ያሁን ልጃ ነው
አባቴ ይኸውልህ ብዙ ሰው ነው እያናገረክ ያለው እና እሺ ምንድን አሁን- ነበረ ጉዳዩ ይኸው ጉዳዩ ስክሪንሹት በፌስቡክ በፌስቡክ ላይ እሺ ላኩት ታውቃለህ ምንድን ነው የላከው
በፌ- የአንቺ ፌስቡክ ላይ አላኩም
ምንድን ነው የላከው አባቴ
withdraw voucher
ዊዝዶ አድርገህ ነው በ voucher አዎ እሺ ከዛስ ከዛ pending ይላል
pending አለብህ አዎ
እሺ ቮቸር ኮዱ አለ አይደለ ኮዱ አልተሳብኩም ነበረ ስክሪንሹት ሲደርግ ከዛ ካንሰል ብቻ ያ- ይላል አይደለም ካንሰል ራሱ አልተ አስቀምጥማ አዎ አዎ ይኸውልህ አባቴ እንትን ማድረግ ትችላለህ እሺ እ?
ኮዱን ለማግኘት አካውንት ሂስትሪ ላይ ሂድና ቮቸር ሂስትሪ የሚላለ ሌላ
ኮንት ሂስትሪ የለማ ኮንት ሂስትሪ አካውንት ሂስትሪ አለ አባቴ ይኸውልህ የምትጫወተው በስልክ ነው አይደለ አዎ በስልክ ከሆነ ስልክ ላይ ያለውን ነገር ነው የምነግርህ ከአካውንት ሂስትሪ ላይ እ።
voucher history የሚል አለ እሺ እዛ ኮ- ኮዱ ይገኛል እዛ አዎ እኮ ኮዱን የምታገኝበትን መንገድ እኮ ነው የምነግርህ አባቴ እሺ ንገረኝ እሺ account history ላይ voucher history የሚል አለልህ እሺ ከዛ voucher history ውስጥ ግባና የምትፈ ዊዝዶ ያደረግከው እ፣ ብር amount አጠገብ አለ ኮዱ አዎ በቃ በሱ አካ- በሱ ኮድ እ፣ እንትን ማለት ትችላለህ። ሄደ ሱቅ ሄደ ማውጣት ትችላለህ። እሺ
እሺ በ voucher ላይ ማስቀመጥ አልችልም ማስመለስ ወዴት ነው የምትመልሰው? ወደ bet bet account ነው።
አይ አዎ አዎ አዎ ወደ bet bet account ከሆነ የምትመልሰው ደግሞ መልሳ ዊዝዶ ያደረክበት method አለ። deposit የምትለዋን ትጫንና በ voucher ትመርጣለህ።
በ voucher ሄሎ አዎ
ሄሎ አዎ ያው አሁን አለ ካደል አባቴ የለ የሰማኸኝ ነው።
አዎ ስትል ራሱ ያው አሁን አየሁት ታውቃለህ ግን ኮዱ ስታስገባ ራሱ not found አላለ
እኮ በትክክል ስላላስገባህ ነው እኮ not found እኮ- ኮዱ በትክክል ስላላስገባህ ነው not found ያለክ። በትክክል አስገባው። እሺ
አስገባሁት ትክክል ነው ያው የስትሩ
አባቴ ይኸውልህ የሚለውን ነገር እኮ ለምን እንደሆነ እየነገርኩ ነው። እሺ not found ያለክ በትክክል ስላላስገባኸው ነው እንጂ ትክክለኛውን voucher code ብታስገባ deposit ያደርግልሃል ወደ Best Bet account። እሺ
እሺ በትክክል copy paste አድርገህ ወይ ሞክረው። እሺ space አድርገህ or የተለያየ እንትን የሆነ ነገር ጨምረህበት ነው የሚሆነው ወይ ቀንሰህበት ነው። እሺ incorrect የሆነው በትክክል የሚገባው በ- እንደዛ አድርገህ ፈል- አስገባው።
እሺ እሺ ስለደወልክ እናመሰግናለን። መልካም ምሽት። እሺ።